ሰላም ጤና ይስጥልኝ። ገበያ
ጥሩ ያስጥልን።
ሰላም አቤት አለን ሰላም ነው።
እግዚአብሔር ይመስገን።
ድር ገበያ ጥያቄ ተጠይቆ አይቼ እሺ ቴክስት አድርጌ ነበርና እሺ ቴክስት ማድረግ አይቻልም። መደውል ነው እንዴ?
ትችላለህ። ቴክስት አድርገሃል ስልሳ ሁለት ሀምሳ አንድ ላይ አዎ፣ ዲጂታል ላይ በጣም ታንዘ ቴክስት አድርጌ ያለው እሺ ያልተገባ ጥያቄ ማነው እቃ ምናምን ምናምን ነው የሚለው ቴክስት ነው እና እቃ አዘዋል ምናምን ሲል ነው አሁን የደወልኩት።
okay አሀ በስተት ነው ያለህ ኮዱን ምናልባት የተሳሳተ ኮድ ልከህ እንዳይሆና ኮዱን በትክክል አይተኸዋል ያዘዝከው አይ ኮዱን በትክክል- ኮዱን በትክክል አይቼዋለሁ እ፣ ግን እንደዛ ነው ያለኝ።
okay ሰላሳ እስኪ አንድ አይደለ?
እናደርገዋለን እሺ እናየዋለን ማዘዝ የምትፈልገው ቃለ ከዛ ውጭ
እስኪ ሌላ ጊዜ እንትን እላለሁ። እሺ
እሺ አመሰግናለሁ መልካም ቀን እሺ፣ አመሰግናለሁ። መልካም ቀን። እሺ